እባላለሁ።
ሄሎ ጤና ይስጥልኝ ቤተሰቦች ራሄል ነኝ። በኮም ልርዳው?
ወይ ሰላም ነው ወይ?
ሄሎ
ወይ ሰላም ነው? withdraw አድርጌ ሰላም ነኝ፣ ነበርና እግዚአብሔር ይመስገን። እሺ አልገባልህም?
አልገባም። ወደ ፈለግኩት ሰው approve ታደርግልኛለች?
እሺ አንዴ ቤት ቤት ቁጥርህን ንገረኝ፣ ይሄ ቁጥር የደወልክበት። እሺ አ
ስንት ብር ነው?
አራት ሺህ ብር መቼ ነበር ሪጅ ያረከው?
አሁን ሀያ ደቂቃ በፊት አስራ አምስት ደቂቃ ሀያ ደቂቃ እሺ አንዴ መስመር ላይ ስልክ ልንገርሽ?
ችግር የለውም አገኘዋለሁ፣ check አደርገዋለሁ። እሺ ወደዛ መላክህን እሺ
ወደ ማን እኔ የላከው ስሙ
ኧረ
ስሙን አታውቀውም?
ሄሎ አቤት ስሙን ወይ ወደ እማዬ።
ማን ነው የላከው?
እንድሪያስ እንድሪያስ መብራቱ
እ፣ እንደዛ አይደለም የሚለው ግን እዚህ ጋር ሌላ ስም ነው ያለው።
ዜሮ ዘጠኝ ሀያ ሁለት ሰባ ሰባት ሰባ ስምንት እሺ ስልሳ አንድ ይሄን የቴሌብር ስም ነው ማለት ነው።
አብርሃም ጌታቸው ነው የሚለው ግን ስሙ አብርሃም ጌታቸው የኔ ነው። እኔ ነኝ ወደዛ ያስገባኝ።
OK፣ እሺ እኮ ወደ ዜሮ ዘጠኝ ሀያ ሁለት ሰባ ሰባት ሰባ ስምንት ስልሳ አንድ ነው የላከው አይደለ?
አዎ
ይኸው approve አድርጌልሃለሁ። ከተወሰነ ደቂቃ በኋላ ይገባልሃል። እሺ ጠብቀው።
አመሰግናለሁ።
እሺ ስለደወልክ እናመሰግናለን። መልካም ምሽት።
አይዞህ።